ሄሎ
ሄሎ
አቤት ይሰማል
ወይ ሰላም
እግዚአብሔር ይመስገን
Yaris Belta ይኖራል እንዴ ባንኪ ያለው
የአሪስ Belta የለኝም ኮምፓክት
ኮምፓክት ብቻ ነው አዎ
ቤልታ የለም አይኖርም አዎ።
ይሉ ነው
አይ ሊኖር ይችላል ትንሽ ትንሽ እጄ ብጠብቅ ላይ ይኖራል ስላሌለ ነው አዎ
በቃ እሺ መቼ check ላድርግሽ በዚህ ሳምንት check አድርገኝ አዎ
እናትሽ